ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንደውለው።
ሰላም ነው ሁሉ ስፖርት?
አዎ ልክ ነው።
እንትን ነበረ እንት ኦንላይን እንትን ስንጫወት ከቴሌ ብር ላይ ወደ እንትን transfer አያደርግልንም። ለምንድን ነው?
technical የሆነ ችግር ስላጋጠመን ነው። withdraw ነው ወይስ deposit ነው የፈለጉት?
አረ deposit ነው።
deposit ከሆነ ስልክ እነግሮታለሁ። ወደዛ ስልክ ገንዘብ ያስገቡና ደረሰኙን በቴሌግራም ይልኩልናል። ከዛኛ እናስገባሎታለን።
Okay እስቲ
ዜሮ ዘጠኝ ሰላሳ ሁለት
ቆይ አንዴ ዜሮ ዘጠኝ
ሰላሳ ሁለት ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት
እሺ እዚህ በቴሌ ብር በዚህ ላይ ላ- ላስገባ አዎ ፍትህ አምላክ ማርጊ ነው የሚለው።
በጣም አምላክ እሺ ወደዚህ Thank you.
ያስገቡና ደረሰኙን በቴሌግራም ይልኩልናል። የቴሌግራም ቁጥር የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት
ዜሮ ስድስት ይሄ ምንድን ነው?
እ?
ይሄኛው አሁን ይሄ የተጠየኩት- ቴሌግራም የሚልኩበት ነው።
አ ደረሰኙ ደረሰኙን የሚልኩበት አዎ፣ ሙሉ ስሞትን ደረሰኝና የ ሁሉ ስፖርት የሚጠቀሙበትን ስልክ
Okay በቃ በዛኛው አስገብቼ ተ- በ- በቴሌግራም ልካለሁ።
አዎ።
Thank you